ጤና ይስጥልኝ ስፖርት ነው ባኮ የምንወደው
አብረው ስጥልን ሁሉ ስፖርት ላይ ጨዋታ ቀምረ ነበረ ወይን ተብሎ ውዝድራው ቅድም ያደረገን ብር የት እንደገባ እስካሁን አልገባም።
ከትራንዛክሽን ሂስትሪ ላይ ያልገባሉትን ስክሪንሻት አድርገው በቴሌግራም ይላኩልን።
ብሩን
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት አካውንቱን?
በእንግሊዝኛ ነው።
more ከሚለው ላይ transaction history ያገኛሉ። more ን አዎ።
ሲነኩ ከዛ ከ transaction history ላይ ባንክ transaction history ውን screenshot አድርገው በቴሌግራም ይላኩት።
እሺ እሺ